ማታ ወስድሮ አርቄ ነበር አስራ አምስት ሺህ ብር እሺ አልመለሰልኝም ወደ ቴ- ቴሌ ብር
እሺ በዚህ ስልክ ቁጥር ነው አይደል?
አ እሺ ስንት ብር ነው ያሉኝ? ይቅርታ የ አስራ ስንት ብር? እሺ አንዴ አስራ አምስት መስመር ላይ ጠብቁኝ። እሺ hello ኦ እሺ ወደ 09 12 20 70 87 ነው የሚልኩት።
አ
እሺ አሁን ገብቶሎታል check ያድርጉ።
እሺ እሺ መልካም ቀን